አውልቄያለሁ። ሄሎ ጤና ይስጥልኝ ቤተሰብ ቤት ራሄል ነኝ። ባኮም ልርዳው?
እና ብር አሁን ጨዋታ ጉባኤ እየተጫወትኩ ነበር እሺ እና ሁለት ጊዜ አየር ላይ አስቀረብኝ። አንድ ጊዜ አምስት መቶ ሰማንያ ሁለት ብር፣ አንድ ጊዜ ስድስት መቶ ምናምን ብር።
withdraw አድርገኸው ነው ወይስ እንዲሁ ቆረጠ?
ኧረ ሳላረገው አየር ላይ ነው የቆረጠው። ሳላረገው እስቲ የቤት ቤት ቁጥርህ ንገረኝና check ላድርግልህ።
እሺ ዜሮ ዘጠኝ ስልሳ አራት እሺ
ሀምሳ ስድስት እሺ
ዜሮ ሰባ ዜሮ ሶስት
ዛሬ ነው?
አሁን አሁን በቃ ከአስራ አምስት ደቂቃ ሀያ ደቂቃ እሺ እሺ ስንት ስንት ብር ነው ያልከኝ?
አንድ ጊዜ አምስት መቶ ሰማንያ ሁለት ብር መሰለኝ፣ አንድ ጊዜ ደግሞ ስድስት መቶ ምናምን ብር።
ዛሬ withdraw አላደረክም?
ዛሬ withdraw አንድ ሺህ ሁለት መቶ አድርጌያለሁ። ከዛ በኋላ ነው ያደረኩት አንድ ሺህ ሰባት መቶ ጋር ቁሜ ማለት ነው።
እስቲ እሺ ቆይ አንዴ check እናድርገው። የ withdraw አድርጌ ስታችን አንድ ሺህ ሁለት መቶ ስድስት መቶ ሶስት መቶ ሀምሳ አንተ ነህ አይደለ?
እ?
አንድ ሺህ ሁለት መቶ ስድስት መቶ እና ሶስት መቶ ሀምሳ ብር
አንድ ሺህ ሁለት መቶ ብቻ ነው ያደረኩኝ እኔ
ከዛ በፊት ስድስት መቶ እና ከ- እ፣ ሶስት መቶ ሀምሳ ብር ስድስት መቶ እና ሶስት መቶ ሀምሳ ብር አላደረኩኝም። ማ- ማንም የሚል የገባ አብዱ
አብዱማ አብዱ ብቻ ነው የሚለው ዜሮ ዘጠኝ ስልሳ ሁለት ሀያ አምስት ስልሳ ሰማንያ ስድስት መቶ ብሩን ማለት ነው።
ስድስት መቶ እና ሶስት መቶ ሀምሳ እ፣ ቆይ ሶስት መቶ ሀምሳውንም check ላድርግልህ አንዴ። ሶስት መቶ ሀምሳ ደግሞ ወደ ቴሌብር ነው የተላከው ወደ ዜሮ ዘጠኝ ስልሳ አራት ሀምሳ ስድስት ዜሮ ሰባት ዜሮ ሶስት እሺ እሺ እሺ፣ መልካም ቀን።